ሄሎ ሄሎ፣ አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
ሚላት እባላለሁ ከዶክና real estate ነው የምደውለው።
እ እ እ ከዶክና real estate ነበር እየ- የምደውለው።
እሺ እኔ ናዝሬት ነኝ ያለሁት። ለዚህ እኮ ነው ችግር ያለው። ሁሌም ደውላለሁ እመጣለሁ ብዬ ነው boss አልመጣ ቀረሁኝም። አሁን እዛ ነው ያለሁት። ነገ ቅዳሜ ልመጣ እችላለሁ። በዚህ ስልክ ቁጥር ልደውልልሽ ስመጣ።
okay፣ መጀመሪያ እንትኑን ልስጡት፣ እ፣ ምኑን?
መረጃውን እ እ?
መረጃውን ልስጡታ።
ይቆራረጣል። ምን አልሽኝ?
አይሰማም?
ይቆራረጣል፣ ይቆራረጣል።
አሁንስ?
አሁን እሺ፣ እ፣ የተወሰነ መረጃ ልስጡታ። ስለ በቃ ላኪልኝ፣ ላኪልኝ፣ በቴሌግራም ላኪልኝ ወይም ዋትስአፕ።
ቴሌግራም ላይ አዎ ቴሌግራም ወይም ዋትስአፕ ላይ ላኪልኝ።
በቃ እሺ።
እሺ፣ እሺ።